sister ትላንት withdraw ያደረኩት ብር እስካሁን አልገባልኝም። process ላይ ነው።
አዎ process ላይ ነው። አንተ ብቻ አይደለም። እሺ ወንድሜ እ የብዙ ሰው ነው። አንተ ብቻ አይደለም።
መቼ ይወጣል ታዲያ? ትላንት ትላንት አስራ አንድ ሰዓት ላይ ነበርኩ አዎ ልክ ነህ፣ ልክ ነህ።
እ ግን ገና ነው። እሺ ትንሽ ጠብቀን።
እስከ- እስከ እስከ መቼ ድረስ በቃ ዛሬ ይስተካከላል።
ዛሬ ይስተካከላል?
አዎ እሺ እሺ እሺ ወንድሜ መልካም ቀን።
እሺ